Hello. ሄላው ሄሎ ሰላም።
ደህና እግዚአብሔር ይመስገን።
እሺ ከቴ ነበር የደወልኩት። ይህን የደወልኩት እናት ቼክ ለማፈልግ ነው።
ባማ ኮንቪልሴት ሆኖ
ኦኬ ቁጥሩ ምነግርህ ወይስ
ባማኮ ሪል ስቴት ነው የደወልኩት።
እ-
በቃ
ምን አልከኝ?